ጤና ይስጥልኝ ምሽት ቤት እንትን በቀን ሀያ አስራ ሁለት እንድታይልኝ ነበረ። ቮልቴር በቀን ሀያ አስራ ሁለት አዎ፣
እሺ ምን ሊል በቤስት ቤት ቁጥር የደወልክበት ነው?
አንድ ሺህ አምስት መቶ የሚለው እ፣ እንዴት እንደሆነ እንትን እንደሆነ
ቤስት ቤት ስል ቁጥር የደወልክበት ነው?
እ? አዎ
እሺ በቀን ሀያ ስንት ብር ነው የማይልህ?
በቀን ሀያ አስራ ሁለት ኬ
አስራ ሁለቴ
በቀን ሀያ አስራ ሁለት አስራ ሁለተኛ ወር ስ- ብሩ ስንት ነው? ይቅርታ ሺህ አምስት የሚ የወጣ ነው አይደለ? የድሮ ነው።
አዎ
እሺ ጠብቀኝ። ሺህ አምስት አይደል?
አዎ
በ voucher ነው የወጣ። ወዴት እ፣ እንደወጣ ማወቅ ፈልገህ ነው?
አዎ
እሺ ሄሎ ሄሎ ወደዚህ ቁጥር voucher ቁጥር ነው የገባው። አሁን ወደ ወደ ነው?
ደወልክበት። አዎ
እሺ እሺ መልካም ምሽት፣ አመሰግናለሁ።
እናመሰግናለን። እሺ